ጤና ይስጥልኝ። አዲያማት trading ባኮ ምንደጣው
የሆነ እናንተ ጋር ተጠቁሜ የነበረ መኪና ከፈለጋችሁ ብዬ ነው። ፒክአፕ
የት
ፒክአፕ ማዝዳ ነበረኝ እና pickup double ጋቢና ሁለት ሺ አስር ሞዴል
እዚሁ አዲስ አበባ ነው ስራው?
ስራው እዚህ ቢሆን እዚሁ ቢሆን። እሺ እሺ። ስልኮትን ይዘን እንደውልለታለን ስራ ሲኖር።
እሺ አትመዝገብ ብሎ ስላለኝ ነው። በዚህ
እሺ። ወይም አ- አዲያማት trip ብለው
አዲያ
አዲያማት
አዲያ ማስቀረት አዲያማት trip driver ብለው እ፣ እንትኑን ያወርዱና ከዛ ላይ application ኑን ላውረድ።
application አውርደው እዛ ላይ ይመዝገቡ።
እሺ እሺ እሺ እናቴ።